Hello ሰላም ጤና ይስጥልን። ቴሌቪዥን አብሮ ስጠልም እባክህ ዘጠኝ ሰማንያ አምስት ላይ የሆነ message ህጻናቶች አስገብቶብን የማልፈልገው ስለሆነ ነው። በእናትሽ ከሱ ውጭ ለመውጣት ብዬ message ብልክ የተሳሳተ ነው ይላሉ።
እሺ ለማቋረጥ ፈልገው ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ላይ ደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ ዘጠኝ ሰማንያ አምስት አዎ እሺ እሺ